Hello. Hello.
Hello Hello ወይ አይሰማ?
አሁን ይሰማል።
እሺ ቅድም ጠይቀኸኝ ነበረ።
አ አ ሄሊ አራት ዜሮ ሀያ ስድስት እድሳትና ሲም ካርድ አስገብቼ ነበረ ብለኸኝ ነበር።
አ አ አልቋል። እሺ ባለቤት ነህ ተወካይ ነህ?
አይ ባለቤት ባለቤት ነህ?
አ እሺ ንግድ ፍቃድህን ኮፒ መታወቂያህን ኮፒ አድርገህ form ኡን ደግሞ የሰጠንን form original ኡን ይዘና እሺ ስቶር በሱ እሺ።
እሱን አይታ ነው የምሰጥህ።
እሺ እሺ በቃ።
እንዳትረሳት ፎርሟን ኦሪጂናሉን እሺ።
መቼ እኔ ከበዓል ሰላም በኋላ ነው ወይስ እንዴት ነው?
ነገም መተህ መውሰድ ትችላለህ። ሁለት እችላለሁ ሰዓት ነገ።
ይችላል።
እሺ አዎ አዎ እሺ በቃ ነገ ከቻልኩ፣ ነገ ካልሆነ ከበዓል በኋላ ነው የምወስደው።
በቃ እሺ እሺ።
አልቆላ እሺ እሺ ፎርማን እንዳትረሳ አደራሽ እንዳትመለስ